ጤና ይስጥልኝ አሽቴ እንደነኝ መኩ ምልጃው
አሁን ደውዬ ነበረ ቤዚ የምትባለው ልጅ ማለት ነው እንትን ልኬ ነበረ ወደ ቫሞስ ማለት ነው በአሪፍ ፔ ማለት ነው እሺ
ከዛ እንትኑን ስክሪንሻት አድርገህ ላክልኝ አለች ስልክ ቁጥርን አግራኝ ዘጠና ሁለት ቤት እሺ ስክሪንሻት አድርገህ ላክል ላክ በቴሌግራም አለችኝ እና ኖርማሊ ቴክስት የገብ አይደለም ቴክስት የገባው በተን ነው ስልኩ በተን ነው ስልኬ እሺ
እንዴት ነው የማደርገው ስለዚህ እሱን በሌላ ስልክ ፎቶ አንስተው በዛኛው ስልክ ይላኩልን እሺ ነፍስ እሺ እሺ